ጤና ይስጥልኝ ሁሉ ስፖርት ባኮ ምን ልርዳዎት?
ሮ ሰላም ናቸው?
እግዚአብሔር ይመስገን።
ከ ከሁሉ ስፖርት ወደ ቴሌብር እ transfer አድርጌ ነበር አምስት ሺህ ግን አልገባም። እንትን ላይ ተቀንሷል። ቴሌብር ላይ አልገባም።
ከ transaction history ላይ ያልገባለሁትን screenshot አድርገው በቴሌግራም ይላኩልን።
okay እንትኔ እንትኑ የለኝም። transaction ላይ ገብቼ አዎ transaction history ላይ ገብተው ያገኙታል።
አ አ እሱን ይላኩልን screenshot አድርገው።
እሺ እሺ መልካም ቀን።
እሺ